હેલો હેલો હેલો
સવિત Wrestling.
હેલો
Wrestling አቶ ሮብሰን
જરા ગલત રબજી
ይሰማል?
હા ይሰማል ይሰማል ሄሎ ሊንክድን ላይ ፕሮፋይልን አግኝቼ ነው።
እሺ
እንደምንሰራው የከተማ ዲዛይን ነበርና
ኧረ መቼ ኮንትራክት ነው አለ ግን- አብረን መስራት ይቻላል።
መቼ ነው ግን የቤት ስልክ ያስገባው መቼ ነው የቤት ስልክ ያስገቡት እ?
አንተ ኦቦይላ ዶሮ ሞይ ደጀኔ- ኦቦይላ ሞይ ደጀኔ አለሙ ብሮ
የዶሮ አይደል የሚባለው ግን ቤት ያለ
አዎ፣ ሊንክድን ላይ ሊንክድን ላይ እባክህ ሰፈር ደብሮኝ ተናድጄ ገብቼ ፑል እየቀጠቀጥኩ ነው።
ማለት እዚህ አልሰማሁም።
ኢስመት- ኢስመቲል ሪሰፕሽን አለ።
ማለት እዚህ አልሰማሁም።
እ? ሄሎ ግን ከመ- ግን ከመጀመሪያው ነው አዲስ ቁጥር ያስገባው። አሎ
የዶሮ ስልክ ነው።
አዎ፣ አዎ፣ አዎ፣ አዎ። አይ አንተ ጥሩ ነው። እዛው የዲኤስ ነው ወይስ ሌላ?
ዲሲ ነው።
እ? አሎ ምንድን ነው ድምፅ ግን በጣም ነው የሚያስፈራው።
አሁን
እ?
ወይ አዲስ ወጨ ከዚህ ይርካኳል ಲಕ್ಕಿ ಲಕ್ಕಿ ಸಜ್ಜಕೋ ನಾನು ನಿಮ್ಮನ್ನ ತಿರಗ ಮಾಜರ ಬರ್ರಿ ಕಂಕೇತಿ ಮಲೆ ಹ್ಮ್
ወጨ ከዚህ ይርካ ከንከ ተጋማን ጅሩ
ሻንድ ልቷለ እንትን ልበልና እንደብልሽ
ተው በቃ አይንማ ሰላም ለማገር እንዴት ናቸው ለለ
አይ ምንም አትልም እነዚህ እንዳናት ሰባየቱ ገለተሰ ሰዩን ሺት
አቶ መሀል መሀል አርትሬ
እባክህ አቺ እኚህ ክፍለ ከተማዎች መጥቶ እነሱ ድጋሚ ፋይል እንትን እያሉ ነው እም?
ፋይል ማለት
ፋ- ፋ- ፋይል ቼክ እያደረጉ ነው
እና
እ?
ዋና አንቀቱ ጅራሬ
እ?
ዋና አንቀቱ ከዋኝ
ለኪ ዋናን ቀቱን ቀቡ ዘርፍ መቀየር ፈልጌ ነበር እና ለሱ ደግሞ ለሱ ደግሞ እነሱ ጨርሶ ነው እንትን የሚለው። እም?
ኦኬ
እም።
ዋንጎ አቤት
አይ አቤን እባክህ ማጎችን እንደ እሱ እስቲ ያቁም ቴቲ ገና ሰኞም ቦቴ ቆጥና እንደ ያሉ ለማንኛውም እንደዛ እንደዛ ብዬ አስቤያለሁ። እም?
በቃ እሺ አቶ አቶ እሺ ይገባሉ
እሺ ላይ እደውላለሁ ለማንኛውም
እሺ።